Hello ሰላም ጤና ይስጥልን ከባድ ስቱዲዮ እሺ ከዊፕላስ Solution ነበር ምንደውልላችሁ ዊፕላስ ድርጅታችን ዊፕላስ አንድ application ሲሆን በውስጡ አርባ እና ከዛ በላይ አገልግሎት ሰጪ ድርጅቶች አብረውን አሉ ከዛም ውስጥ አንዱ photography ነው እና እናንተም photographer እንደመሆናችሁ register እንድታደርጉና ከ client ኦቻችሁ ጋር online set አድርጋችሁ እንድትገናኙ እንዲሁም location ኣችሁን እንድታስቀምጡ አብራችሁን እንድትሰሩ እየጋበዝናችሁ ነበር።
Okay እንደውልሽ በዚህ ቁጥር እንደውልሽ በኋላ አሁን session ላይ እሺ ስራ ላይ ስለሆናችሁ ነው። እሺ እሺ